ጤና ይስጥልኝ። Hello ጌታዬ፣
ልብ እንትን ፈልጌ ነበር። process ወደ ሆላንድ እንትን ይላል እንደሞ
ሆላንድ አዎ፣
እኛ information ነው የምንሰጠው።
እሺ።
እሺ፣ ምን ፈልገው ነው? ሆላንድ ለምን መሄድ ፈልገው ነው?
በስራ
በስራ እሺ። apply አድርገዋል? እዛ ከሚገኝ ቀጠሪ ድርጅት እም፣
አግኝተዋል? ስራ አግኝተዋል?
ለመጠየቅ ፈልጌ እዛ ሰው ስላለ ለ- ልጠይቅ ፈልጌ ነው እንጂ አላገኘውም። አሁንማ ምንም ያገኘሁት ነገር የለኝም። information ከእናንተ